hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። የሆነ ብር አልገባልኝም ነበር።
ምን አልከኝ?
አስተላልፌ የሆነ
ምን አልከኝ? ወንድሜ
ወደ ቴሌ ብር አልገባልኝም። የሆነ ብር አስተላልፌ deposit ነው withdrawal ነው?
withdraw
እሺ ስንት ብር ነው?
አምስት መቶ ብር
አምስት መቶ ብር አ አሁን ነው?
አ
ስንት ወዲያ?
ብር ንገረኝ።
ዜሮ ዘጠኝ ሀምሳ ሁለት እሺ ሀምሳ ሁለት እሺ አስራ ሁለት ሰባ አምስት እሺ አይ ማል ፉሉ ጅራኒ ወላሂ አቃ ጊዜን ሰነጋ ኧረ ዝም በል ተማሪ እያስተማር ይዟል።
ይሄንን ይዞልታ ተነ አብዲን አብዲን ይዞልታ በቃ አፕሩቭ አድርጌ እላለሁ። እሺ እሺ እሺ